ሄሎ ሄሎ
ጤና ይስጥልን። ሰላም ነው?
ፍሊንስቶን ነው።
እንዴት ነሽ?
እንዴት ነው? ሰላም ነው አለን አለን።
አለ እንትን ፈልጌ ነው። ቢሮአችሁ የት ነው ያለው? head office ቢሮአችሁ እ፣ የሆነ client ኤ ጋር የሚፈራረመው ውል አለው እና እኔ አሃ።
ሶፍት እያለሁ እና እኔ እኔ መሄድ ያለብኝ የት ነው okay።
ቢሮአችሁ?
okay እርስዎ ተወካይ ኖት? አንዴ ይቅርታ።
አዎ አዎ
እሺ head office ኡ እ፣ ሳምሶን ገርጂ ነው። ገርጂ ገርጂ ምኑ ጋር አዎ፣ ገርጂ?
ገርጂ ኮሪያ ሆስፒታልን ያውቁታል?
አዎ ከኮሪያ ሆስፒታል ትንሽ ዝቅ እንዳሉ ወደ ፖሊ ሆምስ በምትወስደው መንገድ ኦ እ፣ okay፣ ነጭ okay።
ህንጻ አለ። ፍሊንስቶን የሚል ወይም ደግሞ ከቸርቹ አጠገብ ከዮናታን church አጠገብ ማለት ነው።
አጠገባ። የት አካባቢ ነው ያሉት አሁን እርስዎ?
እኔ ወደ ሰሚት ነኝ። በቃ ነገ እመጣለሁ። ዛሬ እንኳን ምሽት አዎ፣ ዛሬ አይመስለኝም።
ሰዓቱ እሺ።
almost አስራ አንድ ሰዓት ስለሆነ የሚወጡት ዛሬ እሺ።
ላይ ደርሱ ይችላሉ። ነገ ግን ቀጠሮ አስገባለታለሁ። ስሞትን ማን ልበል እ፣ እመጣለሁኝ። በቃ ሹሚ። እሺ እሺ እሺ፣ ማና ይቅርታ፣ ስሞትን ሹሚ፣
እሺ። ማስታወቂያችንን ከምን ላይ ነበር የሰሙት?
እመጣለሁ። እሺ እ፣ እ፣ ማስታወቂያችንን ከምን ላይ ነበር የሰሙት? ይቅርታ።
አይ የቆየ እንትን ነው already ውል እንትን ብሏል። የሆኑ እ፣ የሚስተካከሉና ክፍያ እንትን የሚባል ነገር ነው ሲጠራርተን በቃ እንትን ለመምጣት ነው። እሺ አሀ የቤት ነው።
አዎ ቤት ነው አዋሪ ላይ ያለ እሺ፣ እሺ፣ እሺ፣ እናመሰግናለን። እሺ፣ መልካም ቀን።